ጤና ይስጥልኝ ጉዳይ ሲማ እባላለሁ። ምን ልርዳዎት?
ሰላም ጤና ይስጥልኝ። ስራ ፈላጊ ነበርኩ። marketing management ግን ስራ ልምድ የለኝም።
okay። የት አካባቢ ኖት?
ጀሞ።
ከዚህ ቀደም ጉዳይ ደውለው ተመዝግበዋል?
አዎ ደውዬ ነበረ። link ልክልሃለሁ ብላችሁኝ አላካችሁልኝም።
የቴሌግራም link አልደረሱትም?
አ- አዎ አዎ።
okay። እሺ ቁጥሮስ እኔ ይንገሩኝና አሁን ልላክሎት።
እሺ ዜሮ ዘጠኝ አርባ ስድስት
ዜሮ ዘጠኝ አርባ ስድስት ሰማንያ አምስት ሰማንያ አምስት ሰላሳ ሰባት ሀያ ዘጠኝ ሰላሳ ሰባት ሀያ ዘጠኝ ሀያ ዘጠኝ አዎ።
እሺ አሁን በዛ ይከታተሉ። እሺ መልካም እሺ።
ቀን።